እኔ ስጥልኝ ሄሎ ይችላል ይገናኝ ባስ በመረጃ ልስጠው
ወደ አውሮፓ ምናምን እድል ሲባል ሰምቼ ነበር።
እሺ አውሮፓ በምንድን ነው እርስዎ መሄድ የፈለጉት?
ዱባይ
ዱባይ እ ምን አሉኝ?
ወይም እንግሊዝ ሀገር ወይም ዱባይ።
እሺ በስራ ነው በትምህርት በቪዚተር
በስራ
እሺ